ልክ አሪፍ ነው። ጤና ይስጥልኝ።
ጤና ይስጥልኝ።
ሌንቲስቶ ነው ምስል የደወሉት። ምን ልርዳዎት?
አዎ፣ ባለፈው እኮ ስልክ እልክልሃለሁ ብለኸኝ ሳልክልኝ የምን ስልክ ነው? ይቅርታ።
የ- ስለ ቤት ተነጋግረን ነበር።
እሺ፣
የ detail ነገሮችን ለመነጋገር OK።
ባለ ሶስት- ሁለቱን ሀምሳ አራት ካሬን ሀምሳ ስድስት ካሬ አ አ እም፣ አደይ በሻሌ አያት ነበር የፈለጉት።
አያት እና አንድ ደግሞ ቶሎ ዲምቱ ነው ያልከኝ።
OK፣ ስሞትን ማን ልበል ይቅርታ።
ሄኖክ እባላለሁ።
OK፣ ስልኮት ስልኬን ልኬሎት ነበረ፣ text በ- አድርጌሎት ነበር።
አላገኘሁትም።
እ፣ አዎ የእርሶን ሁላ ይዤ ነበረ። መች ዕለት መሰሎት? ማክሰኞ አ- ዕለት ልኬሎት ኦ- ነበረ። አ፣ check አደርገዋለሁ። ከ- ዛሬ ከጓደኞቼ ጋር ነኝ እና OK ከሶስቱ ስንት ነው ካ- ስንት ካሬ ነው ያለ?
እ፣ እሺ ትንሽ እንትን ስልኬን ልንገሮትና ይደውሉልኝ እስቲ።
እሺ አ፣ እሺ ሰባ ስድስት ዜሮ ዘጠኝ ሰባ ስድስት ዜሮ አምስት
ዜሮ ዘጠኝ ሰባ ስድስት ዜሮ አምስት ሀያ አምስት አርባ ስምንት ሀያ አምስት አርባ ስምንት
ትንሽ እሺ ማለት ነው።
ከአንድ- በረከት ከአንድ ከአስር እሺ።
ደቂቃ በኋላ ይደውሉልኝ።
እሺ እሺ እሺ እሺ